አስራ አምስት ቀኑ ደውል ተመቷል።
ሄሎ ሄሎ አቤት።
ተመልሼ ደወልኩሎት።
እሺ
product ኡን እሷ ተቀብላለች። በአስራ ስምንት ተቀብል ነበር የእርሶን ስልክ ማግኘት ስላልቻለች ለእኛም ስላሳወቅን እሺ ስለዚህ እርሶን product እሷ ስለወሰደችው refund ነው የምታደርግሎት በቴሌ ብር እሺ አንድ ካለው የሚያደርግልኝ ሪፈንድ ታደርግ መቶ አስር ብር እኮ ጎንደር እ፣ እንዴት ላገኝ ታዲያ እም? ሄሎ ስልክ ልንገር እሺ ትላለች።
ሞትን ሰጥቻለሁ ሪፈንድ ታደርጋለች። ደረገ ሰላሳ ሶስት ላይ ደረ ያሳፍሩ እ፣ የስልክ ትያለሽ? ሄሎ እ፣ እ፣ እሺ ዜሮ ዘጠኝ አስራ
በዘጠኝ ሄሎ hello hello hello ይሰማል ወይ ይሰማል?
system ነው ይቆራረጣል። ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ
hello ይህ መሆኑ ዜሮ ዘጠኝ አስራ